በኒ Hello ስንቴ እሺ እ ሰራ እንዳልከኝ አስተካከልኩኝ እና ደወልኩኝ በራሴ ስልክ ሁለት ቁጥርን እንትን ብዬ አይሰራም ስንቴ still። ስለዚህ technical ነገር አለው ማለት ነው።
አይሰራም እንደሱ አ- አዎ፣ በቃ እንደዛ ይሰማኛል ነው የሚሆነው ጥሪ ይሰማኛል፣ ግን interface ግማሻው አይመጣም።
ነው የሌለው አዎ በቃ እንደዛ እስኪ አይመጣም።
ዘግታሽ እሺ እንደ አዲስ login አድርጊ ኦ በ password ምናምን እንደ እንደ መጀመሪያው ያፍ ዝጊው እና ያን ያቺን tab ዝጊያት እና እንደ አዲስ እሺ።
በ link ኡ ገብተሽ ምናምን እሺ፣ እዛው ስንቴ።
እዛው profile ላይ ማለት ነው እንደዛው ሞክሪው Sure.
ካለ ትነግሪኝና እነግራቸዋለሁ ሰሞኑን የሆነ የሆነ ወደ ሌላ server migrate እያደረግን ነው ምናምን ብለው issue ዎች አሉት እ, እንትኑ ላይ እሺ እሺ ስንቴ። ሌላ ደግሞ quick ነገር የአቢሴሎም ክፍያ ስንቴ እ፣ ዮሴፍን check እያደረግኩት ነበረ application ኖሬ የጨረስኩት ነገር ስለነበረ ለመክፈል ነበር የሚቀረኝ፣ ግን እምቢ እያለኝ ነው እና ሶ- ልላክልህ account በቃ ላኪልኝና እኔ አይቼ confirm አደርገዋለሁ ችግር የለም በቃ እሺ እሺ ስንቴ ላኪልኝ ከነ login detail ኦቹ ምናምን ላኪልኝና አዎ እሺ አይቼ እንትን እላለሁ።
እሺ እሺ ስንቴ እሺ፣ እሺ፣ እሺ